hello ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎት ሁሉ ስፖርት አዎ ነው።
ኦንላይን ታጫውታላችሁ እንዴ?
አዎ
እና register እንዴት መሆን ይቻላል?
ሁሉ ስፖርት dot com ብለው Chrome ላይ ከገቡ በኋላ እ?
ሪ- ሁሉ- ሁሉ ስፖርት ኮም እ፣ ብለው Chrome ላይ search አድርጉና ይግቡ።
ከዛስ
ከዛ register ወይም ደግሞ ይመዝገቡ የሚል ይመጣል። በሱ ይመዝገቡና ከፍቼ እኮ አልመጣልም እንደሌሎቹ።
ሁሉ ስፖርት dot com ገቡ።
አዎ ከዛ ምን ይሎታል? ፊት ለፊት ይግቡ፣ ማን ነው ይመዝገቡ ወይም register የሚል የለም ከጎኗ ላይ አዎ register የሚል የለም። ይሄ የአሜሪካን እንትን የሚል እና deposit የሚል አለ ብቻ ነው ያለው።
account አሉት እንዴ?
የለኝም እሱ ልከፍት እኮ ነው። አዎ
እኮ ይ- ይግቡ ይመዝገቡ የለም እንደ የሚል
አይ እስኪ መ- አዎ፣ መክፈት እችላለሁ ማለት ነው ሳልመጣ።
አዎ እዛው ላይ ይመዝገቡ የሚለውን ነክተው መመዝገብ ይችላሉ። እሺ